አለ
ጤና ይስጥልኝ።
አብሮ ስትለት
መሆኔ ይባላለሁ። ካሪፌ ነው የምንደውልልዎት። አቶ ሞገስ ከየት?
ካሪፌ።
አዎ ሞገስ ነው።
እሺ፣ ደንበኛችን የደወልነው ካሪፌ ነው።
ካልስቴ
አዎ፣ ደንበኛችን አሪፍ የገንዘብ ማስተላለፊያ መንገድ
እ፣ ገንዘብ ማስተላለፊያ መንገድ አላወቅኩትም። እሺ ምን ነበር?
እ፣ ከዚህ በፊት ምናልባት withdraw ወይ deposit አድርገው አሪፍ በኩል ተጠቅመው ያውቃሉ አይደለም?
ኧረ እስከዚህ መስ ተጠቅሜ አላውቅም።
እ፣ ብር ከ betting site ላይ ሲያስገቡ ወይ ሲያስወጡ አሪፍ ፔ አዎ።
በሚለው አማራጭ አልተጠቀሙ።
በሁሉ ስፖርት ነው ብዙ ጊዜ የምታ- እንትን እ፣ ብር ማስገባ ማስወጣ በዛ ነው እና አበሻ ቤቲንግ ላይ ነው እየተመዘገብኩ በሁለቱ
አሪፍ ፔ ደግሞ የገንዘብ ማስተላለፊያ መንገድ ነው። ብር ወደ ሁሉ ስፖርት ወደ ሀበሻ ሲያስገቡና ሲያስወጡ ብሩ የሚያልፈው በአሪፍ ፔ በኩል ነው። ገንዘብ okay።
ማስተላለፍ የሚሰራው ማለት ነው።
እኮ በ- በገንዘብ ከፍ ያለ ገንዘብ በማስተላልፍ ጊዜ discount አለው።
አይ ማንኛውንም ገንዘብ ከፍም ሆነ ወይም ትንሽ ብር ሲያስተላልፉ እያንዳንዱ transaction የማስተላለፊያው መንገድ የዘረጋው አሪፍ ፔይ ነው።
እሺ
እሺ ስለዚህ እዛ ላይ ከዚህ በፊት ተጠቅመው እ፣ ያውቁ ስለነበረ አሪፍ ፔይ የጥሪ አገልግሎት የጥሪ ማዕከል አገልግሎት ላይ ያሉትን አስተያየት ጠይቀው ሲደወል ነው። የተወሰነ ጊዜ ይኖሩታል።
ሰረት ችግር የለም።
እሺ ከዚህ ሲደውሉ ያናገሩት ባለሙያ ብቃትና የመግባባት ችሎታ እንዴት ይመዝኑታል?
እ፣ ከዚህም በፊት አዎ በተሳካ ሁኔታ ያው ለምፈልገው ጥያቄ መልስም ተሰጥቶኛል።
ይሰናሉ ደንበኛቸው እንደገናም እ? ከዚህ ቀደም ሴት ናት ያናገረች መጀመሪያ ላይ እንደደወልኩ ሽታ ያነሳች ተቋርጦ ነበር ምናሉኝ።
እ፣ ከዚህ ቀደም ደውዬ በሆነ ስህተት እንደገና ሳይገባልኝ ብር ቀርቶ እ፣ መስተንግዶ ላይ ደውዬ አሪፍ መስተንግዶ አግኝቻለሁ።
እሺ ከዚህ በፊት ወደ እኛ እንደደወሉ በፍጥነት ተነስተውሎታል።
አ እ፣ ቶሎ ነው የተነሳልኝ። ብዙም አልቆየም። የሁለት ቀን ልዩነት ነው። ወዲያው ነው የተነሳልኝ።
እሺ የምኛችን ችግር አስመዝግበው ወይም በፍጥነት ተፈቶሎታል ማለት ነው።
እ፣ እ፣ እ።
ያስመዘገቡትም ችግር በፍጥነት ተፈቶሎታል።
አዎ ተስተካክሏል።
እሺ በጥሪ ማዕከላቸው ያገኙት አገልግሎት ከአንድ እስከ አምስት ባለው ልኬት ምን ያህል ደስተኛ እንደነበሩ ይንገሩን። ከአምስት
እ፣ ሶስት
ምን አለኝ ነበር?
እ፣ ከአንድ እስከ አምስት ባለ አስተያየት ውስጥ ነው ያልሽኝ?
አዎ ከአንድ እስከ አምስት ባለው ቁጥር ምን ያህል ልኬት ይሰጡናል ስለ እስከ አገልግሎታቸው?
አዎ እንደዛ ከሆነ በቃ ከፍተኛ እስከ አራት መሰለኝ።
ባለው ያዥልኝ። እስከ አራት ባለው ያዥልኝ። ያው አንዱ ብር በማስተላለፍ ሰዓት ስላስቀራችሁብኝ አንድ ነጥብ አጎላለሁ።
እሺ የቀረ ቦታ አለ?
ኧረ የለም ተመላሽ ሆኗል። ያው ጊዜ ፈጀ እንጂ ተመላሽ ሆኗል። የቀረ እስካሁን የለም።
እሺ ደንበኛችን በአጠቃላይ በአገልግሎታችን ላይ ምን ያህል ምን ብንጨምር ወይ ብናሻሽል ይመክሩናል?
ዲቱ አሁን ለምሳሌ ተቆራጭ ሂሳብ ላይ የተስተካከለ ነገር ቢሆን እ፣ ይመ- ደስ የሚለኝ ነገር ይኖራል። ምክንያቱም እ፣ አካውንት ላይ ተመጣጣኝ ብር ከሌለ በትራ በሚስተዋወር ጊዜ እ፣ ለምሳሌ አሁን እ፣ አንድ ሺህ ብር አካውንት ላይ ያለ አንድ ሺህ ብር ሙሉ ማስተላለፍ ፈልግ አያስተላልፍም። ኢቨንስ ዘጠኝ መቶ ብር አድርገሽ ነው ማስተላለፍ የምትችል። ግን አንድ ሺህ ብሩን እዛው ላይ ተስተላልፎ እ፣ ከአንድ ሺህ ብሩ ላይ እዛው ላይ ተቆራጭ ቢሆን እ፣ ጥሩ ነው ባይ ነኝ። ምክንያቱም ከአንድ ሺህ ብር በላይ ብር ከሌለ ማስተላለፍ አይቻልም። ያ ነገር ደግሞ ትንሽ ይደብራል። ያ ነገር ቢስተካከል ቅሬታ ያ ነው።
እሺ ደንበኛችን አስተያየት ውስጥ ተብለናል። የሚመለከተው ክፍል
እሺ፣ መልካም እሺ፣ ጊዜያችሁን እናመሰግናለን።
እሺ፣ መልካም ነው።